ጤና ይስጥልን ቢጫ ኢትዮጵያ በቻሮ ነኝ። እባክዎ ምን ልርዳዎ?
ሰላም ናት።
እግዚአብሔር ይመስገን።
አጋጣሚ message ገብቶልኛል ከቢጫይ ነው።
እሺ እ፣ እኔ ምነው ፍሪጅ እንዴት ነው ማግኘት የምንችለው? ቆይቷል መለመር ከጀመረ ይሰለቻል።
ይቅርታ ደንበኛችን አቤት።
ምን አሉኝ?
እ፣ ፍሪጅ እንዴት ነው ማግኘት የምንችለው? የ- የቢራ
አ፣ እቁ እንቁ ሰብስበዋል ወይም ደግሞ ነጥብ ሰብስበዋል?
በፊት ነበር ተቋርጧል። እንቁ ደግሞ እንደ በፊት አይመዘገቡም። አልቀረም እንደሱ እንቁ አይ አለ፣ አሁንም አለ።
አለ። በፊት ነበር ነው
እሺ ቢጫ ID ቁጥሮች ይነግሩኛል?
እ፣ ካርድ ቁጥር አዎ እሺ፣ ገብቼ ላውጣ። ውጭ ላይ ነኝ። መልሼ ልደውል።
እሺ ይቻላል። ሌላ መረዳት ነገር አለ?
ሌላ የለም። ከሱ በቃ ረጅም ጊዜ ተጨቃጭቀናል። ሲሰለቸኝ እኮ ነው አሁን የደወልኩት።
እሺ ደንበኛችን እ፣ ከገቡ በኋላ ይደውልልኝ።
እሺ፣ እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ።
እሺ።
እሺ መልካም ቀን።